hello ሰላም ጤና ይስጥልኝ። ቤት እንዴት ነሽ? ሰላም ነሽ?
አለን ሰላም አለሁ። እንትን ሶስት መቶ ብር cash out እንትን withdraw ጠይቄ ነበር እና ተቀናሽ አድርጓል፣ ግን እንትን አል- አልጋ ወደ ቴሌ ብር አልሄደም።
እሺ በል።
በዚህ ቁጥር አይደለም ቁጥሩ ልንገርሽ፣ እሺ ዜሮ ዘጠኝ ሰባ አምስት
እሺ አርባ ዘጠኝ እሺ ሰባ አንድ ዜሮ ሰባት
ስንት ብር ነው?
ሶስት መቶ ብር
ሶስት መቶ ብር process ላይ ነው ይገባል። እሺ ትንሽ ጠብቀው።
ወደ ቴ- ወደ ቴሌ ብር ነው። አይ ምናልባት ወደ አዎ።
ቦቻ አድርጌው እንደ ወደ ቴሌ ብር ነው ያዘዝኩት አይደል?
አዎ አዎ እሺ እሺ፣ pending ላይ ነው ማለት ነው።
አዎ አዎ እሺ እሺ፣ thank you መልካም እሺ